ጤና ይስጥልን እማን ይገባ
ሰላም ነው እግዚአብሔር ይመስገን አለ ብሄር ፈልጌ ነበር።
ሲዘይር አለን
ስንት ሞዴል አላችሁ እና ዋጋውንም ንገሪ።
የለጠፈ ነው ባ- ባለጠፈ የለጠፈ የለጠፈ የለጠፈ እም።
እሺ ይጠብቁኝ ከ- ላክ ፓስፖርት አለን
እሺ
ይጠብቁኝ ሀያ ሀያ ሁለት ሞዴል አለን ሀያ ዘጠኝ
okay አ, ሀያ አንድ ሳለ
ሀያ አንድ አለን
እሺ ሀያም ካለ ሀያ አንድም ዋጋውን ንገሪኝ።
ሀያ አንድ አለን ሀያ ሰባት የሚባል
okay ባንክ ስንት ይወጣለታል?
ባንክ አንድ ሚሊዮን ይወጣለታል
okay cash አንድ ነጥብ ሰባት ማለት ነው።
አዎ እሺ ሀያ ሀያስ
ሀያ ሀያም አለን ሀያ ስድስት
እዛ live ላይ እኮ ሀያ አምስት እያለች ነበር።
ያው ይሆናል ማለት የእሷ የተናገረች ከፍተሻ በኋላ ያለው ዋጋ ነው። ሀያ አምስት ያለችው
አሁን እጃችሁ ላይ ካለ አሁን ልምጣ፣ ቅርብ አካባቢ ነኝ።
አለን መኪኖቹ አለን ሲመጡ ይደውሉልን
እሺ እሺ ቁጥር ደስቶትና
እሺ ቴሌግራም ላይ ምናምን ማየት ይችላሉ። ፎቶ መኪናው አዎ አለን ማሊባባ dot net ላይ ገብተው ይዩ
ማሊባባ dot net አዎ እሺ እሺ